ወይ ሄሎ የዛስ ወይ ወይ እሺ ይኸው ከፍቷል እኮ አሁን ኤኒ ዲስከኔ እኮ ገብቻለሁ አይደለ ገብቷል አዎ አዎ አዎ ገብቷል አይደለ አዎ ይኸውልህ ሁለት ሁለት ዲስፕሌይ ስላለ ምናልባት በዚህኛው ነው እኔ በአንድ ነው ገብቼ እያየሁልህ ያለው ኦኬ አሁን ውቤ መቶ ሰላሳ ሁለት ካሽርቱ ገብቷል በቃ ጥሩ ነው ካሽርቱ ገብቷል አዎ አሁን ምናልባት እንትን የኛውን እስኪ ስለከፈታችሁት ይሆናል ያልገባኝ መሰለህ አዎ እንትን አለ ሰሞኑን ፕሪንተር ምናምን አስቸግሮ print ምናምን እምቢ ብሎ ነበር system እናንተ ጋር yeah አዎ ኮፒም በዛ ያልተከፈሉ ብሮች አሉ እስቲ check ታደርጊልኝ
እሺ ከላይ ልከንልህ ነበረ እኮ እሱን አራት okay፣ ናቸው እና የቀረ አለ
እኮ በሰባት ቀን ነው አሁን ይኸውልህ ግዴታ እኛ መላክ የምንችለው እም።
ከሰባት ቀን በፊት የነበረውን ነው እና አዎ እናንተ- የሰባት ቀን ውስጥ ነው እዛ ውስጥ እዛ ውስጥ የቀረ አለ አንድ እየተባለ የምን የየትኛው ሾፕ ነው የመዝ- እ- የመቶ ሰላሳ ሁለት ነው የስልሳ ዘጠኝ
ኖ የቀረ።
መቶ ሰላሳ ሁለት መቶ ሰላሳ ሁለት ከመቶ ሰላሳ ሁለት ውስጥ የቀረ አለ የቀረ አለ አዎ ከተላከው ወረቀት ውስጥ
እስቲ እሺ ላይክ በእንትን ታይፕ እንልክልህና በኒሜሪካል ታይፕ እንልክልህና ታየዋለህ እሺ በምን በምን ታይፕ እ ማለት አንተ ታይፕ እንዲህ የቢት ታይፕ ፒክቸር ሳይሆን አዎ type በሚደረግ ቁጥሩን እንጽፍና እንልክልሃለን እሺ type እሺ አልክ እሺ እሺ እሺ እናመሰግናለን